አቤት እናቴ ከ Best Bet የምደውልልህ አምስት መቶ ብሩን በ voucher ነው እሺ ያዘዝከው
አስያዝከው በ voucher ነው ያዘዝከው withdraw ኡን አካባቢ ላይ አቅራቢያ ላይ ቤት shop አለ
ምን አይነት shop የ Best Bet
የሆነ መጫወቻ ይሄ እንትን ሆኖ የ Best Bet
አሉ ቤቶች እንደዚህ መጫወቻ ብዙ ቤቶች አሉ
መጫወቻ ቤቶች ሳይሆን የ Best Bet የ Best Bet ቁጥር account አይደለ ያለ ይሄኛው
አዎ account ኡ አዎ እላው ላይ መመለስ አይቻልም እንትኑ ላይ ይቻላል በ cash ከፈለግከው ከሱቅ ሄደህ እንድትወስደው ነው cancel ኧረ ተደርጎ ችግር የለም መመለስ አሁንም ሞክረዋለሁ እዛው ላይ ላኪልኝ deposit ኡ ላይ እሺ እሺ
እሺ አንድ አምስት ደቂቃ በኋላ check አድርግሽ account cancel ተደርጎልሃለሁ እሺ አመሰግናለሁ እሺ እሺ
Ah,